ሄሎ ሄሎ ቤት
ጤና ይስጥልኝ።
ቤት ቤት ሰላም ነው?
አለን ይመስገነው። እንትን ይህ ድሮ አርጌ ሊሚትድ አልቆ ነበረ። ቱዴይ ሊሚትድ
እንዴት እንዴት
እ- ነው አዎ እንትን ማለቴ ቆርጧል፣ ግን ቀኑ እንትን ተደጋ ብዙ ወጪ ስለተደረገ በደወልክበት ቁጥር ነው አዎ እ፣ በሱ ና ቁልፍ አምጣ እስኪ።
መቼ ነበረ?
አሁን ከደቂቃዎች በፊት
ስንትና ስንት ብር ነው?
አስራ አንድ ሺህ ብር ነው ሁለት ሺህ አምስት መቶ
እሺ approved አድርጌልሃለሁ። ትንሽ ጠብቀውና ይገባልሃል። እሺ አይ እሺ thank you